ሄሎ ጤና ይስጥልኝ ቤተሰብ የትራሄል ነኝ በኩል ልርዳ
ከድሬዳዋ ነበር የምደውለው።
እሺ ኤርሚያስ
እሺ agent ነህ አዎ።
እሺ
እ፣ ወ- ተስፋዬ ገብቷል።
እ፣ ተስፍሽ አዎ ላገናኘህ አዎ።
እሺ
ሄሎ ተስፍሽ ሄሎ፣
ወይ ተስፍዬ ኤርሚያስ ነህ? ሰላም ነው?
የቤት ኪራይ አከፍልልኝ አከፍሉልኝም በዚህ ሳምንት ወር
ምን እንግዲህ አሳመና?
እንዴ ኧረ ማነው የሀረማያውን ኦዱን የጨመረብኝ እንትኑን እንዴት የኬኖን ኦድ ማን የጨመረው? በእናትህ ጨመረው?
ዘጠኝ ነበርኩ እ
ሀረሚያ እ
ኤርሚያስ ድሬዳዋ እንዴ ሰሞኑን አስራ ምናምን ሺህ ብር ኔጌቲቭ መውጣት ሙድ አደረገው። ገና አሁን ስንት ሰዓት ነው? በዚህ ሰዓት አስራ አንድ ሺህ ብር ኔጌቲቭ ገብቷል።
ማርያም በል ክርስቶስ
እንዲህ ማለት ምን ጌም
እንዴ ይሄንን ውሻ ያጥፉኛል አባቴ። እንዴት እንደዚህ ሻን
አዎ ኧረ እባክህ ኬኖም ሲቀየር ኬኖም በአንድ ሁለት ሺህ ምናምን ምናምን ነው የሚወጣው እያከታተለ ወይ ውሻ game ልቀይርልሽ የሆነች game አለች
ኧረ ቀይርልኝ በእናትህ ወንድሜ። ኧረ ተጨፈጨፍኩብህ።
እሺ እሺ አባት ስልክ- ቀይርላል game ኡን እንትኑንም odd ኡንም ቀይ ቀንሰው አቁሙ ልበላቸው ስራ የኬኖውን ዘጠኝ አድርገው ቀይር ዘጠኝ አድርገው አአ odd ኡን
ቆይ እስኪ አንዴ እሺ ኬኖ deluxe ነው እሺ ምን ይሁን ኦ ዘጠ- ዘጠኝ ዘጠኝ ዘጠኝ ማለት ከስንት ከስንት ስንት ከሁለት ከሁለት ሁለት ዘጠኝ ሁለት ሁለት ዘጠኝ ስንት ነው?
አ።
አሁን?
እ፣ ዘጠኝ ከሁለት ሁለት ማለት በሀያ ብር እ፣ መቶ መቶ ሰማንያ ነበረው መቶ ሰማንያ አ።
እንትን እሷ ከሶስት ሶስት ምናምን አለው ከሶስት ሶስት ሰላሳ አምስት
ነው አሁን ወይስ ይቀየር?
ይህ እነ- ስሳ- እኔ እንጃ ይኸውና ከሶስት ሶስት ሰላሳ አምስት ካልሆነ ቀይረው
እሺ ሐረም ሐረማያ ነው? አ?
አረማየው ማለት ነው እና ውሻውንም ቀይረው አቁሙ ልበላቸው ደውዬ አዎ በላቸውና ንገረኛ መቼ እንደምቀይረው ደውል ሰማንያ ስምንት።
አሁን አሁን አሁን አቆማቸዋለሁ። አንተ ቀይረው።
እሺ በቃ ይሁን ያስቀይረዋለሁ።
ወይ ልደውል እሺ እሺ